ጤና ይስጥልን። በምችሉ
አብሮ ይስጥልን።
እግዚአብሔር ይመስገን። ደህና
ሰላም፣ እንዴት ነሽ?
አለው። እግዚአብሔር ይመስገን። ሰላም አሉ።
ሰላሙ እያሉ ነው። እንዴት ናችሁ?
ደህና እግዚአብሔር ይመስገን።
አንድ የአራት አመት ከስድስት ወር ህጻን ለመጠቆም ነበር እና በጣም ብዙ ተሰጥኦ ያላችሁ እናት እሺ፣ በጣም አሪፍ ነው። እድሜ የሰብ ምንህ ነች? ይቅርታ እ?
ምንህ ነች? ህጻኗ የአክስቴ ልጅ ናት።
እሺ፣ ይቻላል። ስሟ ማን ይባላል?
እ፣ ስሟ
የህፃኑ ወይ የህፃኗ?
ኧረ ሴት ልጅ ናት።
እሺ፣ የህፃኗ ስሟ
እየሩስ ትባላለች።
ኢየሩስ ማን?
እየሩስ ሲመልስ
የቤተሰቧ ስልክ ይኖራል? ዜሮ ዘጠኝ